Hello Hello
Hello ጤና ይስጥልኝ በሽት ቤት
አሁን customer ነበር ደውዬ ነበር። አሁን በቴሌግራም ምናምን ላክልኝ ብለው ነበር።
ማን የሚል ነው የቴሌግራም ስምህ?
እ?
የቴሌግራም ስምህ ማን የሚል ነው?
ኢቴል
ሚካኤል አዎ፣ ኢቴል ኢቴል እ፣ ይሄንን አንሱት፣ እየረበሸኝ ነው። ሚካኤል
ሚካኤል አይደለም ኢቲኤል
ህዝቅኤል ነው ያልከኝ?
ኢቲኤል ሚካኤል እሺ፣ አንዴ hi ትለኛለህ ወይ እዛው እያለ ሳዘጋው
አይ
Hello Hello
Hello Hello አይሰማም።
ይሰማል። ጤና ይስጥልኝ።
አሁን በመስመር ላይ ጠብቀኝ ብላኝ ነበር እኮ
እ፣ ማን ልበል ስምህን?
ኢቲኤል አሁን ነግሬሽ ነበር እኮ እኮ የቴሌግራም ስምህ።
እሺ፣ ላክልኝ
አዎ ልኬዋለሁ።
ሌ- በሌላ ስም ነው እንዴ?
እ
Okay፣ ምን ነበር የላከው?
የ withdraw ለማድረግ ፈልጌ እንትኑን እ፣ አንሳውና ምኑ ጋምቢ እንደ screenshot አንሳውና ላክልኝ ብል ነበረ ቃል ኪዳን።
ቃል ኪዳን ናት።
አዎ
Okay፣ እያወራች ነው እኮ ጽፍልሃለች። አልደረሰህም? አንዴ check አድርገው ቴሌግራምህን። ሁለት መቶ ሰባ ሰባት ብር ነው ወይ ማውጣት የምትችለው ብላለች።
ማውጣት የምችለው ሁለት መቶ ሰባ ሰባት ብር ብቻ ነው። ስንት ነው ያዘዝከው?
እኔ ሶስት መቶ ነው ያዝኩት።
አዎ ሁለት መቶ ሰባ ሰባት ብር ብቻ ነው ያልክ። withdrawal ያለ- ላይ ማለት ነው
እ?
ሰላሳ ብሩ ሰላሳ ብሩ not withdrawal ላይ ነው ያለው። ምክንያ- መጫወት አለብህ ማለት ነው ሰላሳ ብሩ እንዲለቀቅ። የተለቀቀልህ ብር ሁለት መቶ ሰባ ሰባት ብር ብቻ ነው።
እና እሱን ማውጣት እችላለሁ ማለት ነው።
አዎ ሁለት መቶ ሰባ ወይ ሰባ አምስት ምናምን አድርገህ ሞክረው ትችላለህ።
ያ ለሰባ ምናምን ብር አድርጌ ልሞክረው ማለት ነው።
ሁለት መቶ ሰባ ሰባት ብር ነው ያለህ። እስከ እ፣ ሁለት መቶ ሰባ ብር ድረስ እ፣ ሞክረውና እምቢ ካለ ንገረን፣ አሳውቀን እሰክ እሺ እሺ ኦኬ። ማን ነበረ? የት ነው ያለው? ይሄ ጆማል ነው ከማል የሚባለው ሰውዬ ከመበላት በፊት عجبان صوت لعقة صوت